ጤና ይስጥልኝ Best Bet hello አቤት ሰላም ነው ሰላም እንዴት ነህ አለ place bet ስለው account ምናምን ጠይቀኝ
እ place bet ስለው account ምናምን ጠይቀኝ
አዎ account register አድርገሃል
አረኩማ የሆነ ሰው ቆርጦ ላክልኝ ብሎኝ ነው እኔ ያለሁት አዲስ አበባ ነው አዋሽ አርባ ነበር ለቀው
እኮ አሁን bet ለማድረግ ፈልጌ ነው bet ለማድረግ ከፈለክ መጀመሪያ register ማድረግ አለብህ እንዴት አድርጌ ነው register Best Bet dot bet የሚለው ትገባ የሚለው ላይ ስገባ ምን ምን ያመጣልሃል Best Bet dot bet ላይ ትገባለህ መጀመሪያ
bet bet ላይ Best Bet dot bet ሆስፒስ Best Bet dot bet
dot bet Best Best Best Bet
Best Bet dot bet አዎ እሱ ላይ ትገባና ከዛ በኋላ ያመጣልሃል ስልክ ቁጥርን ታስገባለህ ከዛ password ታስገባለህ
እሺ ከዛ ወደ መላክ ይችላል አዎ ከዛ ግን password ን ስታስገባ ምን ታደርጋለህ መሰለህ አንድ cap አንድ የመጀመሪያውን capital letter አድርገው ከዛ በኋላ small letter አድርግ ከዛ ደግሞ የመሰላል ምልክቷን special character ወይ ደግሞ ኮከብ ምልክቷን አድርግ ከጥራና አለባቸው እሺ ወይም ከዛ በላይ ከስምንት በላይ ወይ ስምንት ወይ ከዛ በላይ እሺ እሺ thank you ካስቸገረ ይገባሉ እሺ ችግር የለውም